Hello? hello
hello
ጤና ይስጥልኝ። እባክዎትን ምን ልርዳ?
ወደዚህ ድረገጽ የተመዘገብኩት ለምን?
ምን አሉኝ? ምን አሉኝ?
ወደዚህ ድረገጽ hello የተመዘገብኩት ለመሸለም ነበር።
አቤት። ምን ተመዝግበው ነበረ? ምን ተመዝግበው ነበረ? ምን ተመዝግበው ነበረ? አይሰማ
ለመሸለም ነበር።
እሺ የት ነው?
እ?
ለጥያቄና ውድድር ለመወዳደር ነው?
አዎ
እሺ የመቶ ሰከንድ ነው ወይስ የቴሌቪዥን?
እ?
የቴሌቪዥን ነው የፈለጉት ወይስ የመቶ ሰከንድ ስንት ነው ያለው? hello hello የምን አይነቱን ነው የፈለጉት? የመቶ ሰከንድ የሚባለውን ነው ወይስ ቴሌቪዥን?
ለመሸለም ነበር።
እኮ ምን አይነት ጨዋታ ነው የፈለጉት? እያስመረጥኩት እኮ ነው። እኔ መቶ ሰከንድ ነው ወይስ ቴሌቪዥን የሚባለውን ነው የፈለጉት?
ምን?
የቴሌቪዥን ነው ወይስ መቶ ሰከንድ ነው የፈለጉት?
ለተሸላሚነት ለተሸላሚነት
ምን አሉኝ?
hello hello
hello
እ?
ኮኮብ ስድስት ሰላሳ ስድስት ኮኮብ አንድ መንሰላል ብለው ይላኩ መጀመሪያ
ስድስት አንድ ኮኮብ መጀመሪያ ኮኮብ ነው ሶስት ሁለት
ኮኮብ
ሶስት አንድ እ? ሄሎ